ሰላም ጤና ይስጥልኝ። ቸርች እባክዎ ምን ልርዳው?
ሽልማትን በተመለከተ ነበር።
okay አሸናፊ የሆነው ነው።
አ- አሁን ሳይሆን አርብ ዕለት ነው ያሸነፍኩት። እስካሁን አልደረሰም።
ምን አሉኝ?
አርብ ዕለት ነው ያሸነፍኩት።
okay ከዚህ በፊት አሳውቀው ነበር በዚህ ስልክ ደውለው አይደለ? okay ይቅርታ፣ በጣም ትንሽ check ምናምን ስለሚደረግ ነው ስለሚቆይቦት እና product ከሆነ ያሸነፉት እሱን ለብዙዎቹ በአንድ ላይ ለማድረስ ስለሚታሰብ ነው ትንሽ የቆየው እንጂ ይላክሎታል።
አርብ- አርብ- አርብ ነበር ደግሞ እሺ፣ ሁለት ሁለት account ኦች ላይ ደግሞ ሁለት ሶስት ነበር ያስመዘገብኩት አይደለ? በዚህ ስልክ አዎ ያሸነፉት ምን ነበር?
በዚህ ስልክ ያሸነፍኩት ሀምበር
ምን ሀምበር እቺ የጣማጭ ሰው ብቻ okay ሀምበር። አዎ ለእኔ ነበር ያሳወቁኝ። አዎ
በሁለት ደግሞ account ኦች ደግሞ ሁለት ሁለት ሺህ ብር እ, አዎ wallet ላይ የሚገባ ነው።
አዎ ብለውኛል። አሳውቅሎታለሁ፣ ይደወሎታል። አሁንም አሳውቅሎታለሁ።
ምንም ይደወላል ብቻ ነው እንጂ ምንም ነገር አይኖርም።
okay ይቅርታ በጣም ብር ከሆነ ያው wallet ላይ ነው የሚል- የሚላክሎት። wall- ብር ያሸነፉትን ችፕችፕ wallet ላይ check እንዳድርጎ ያሳውቋቸው። የእርሶን ደግሞ ያዘዙት ያሸነፉት ነገር ሀምበር ያሉኝ እሱ ይመጣሎታል ያሉበት location።
ችፕችፕ wallet ላይ እንዴት ነው check ማድረግ የምችለው?
ችፕችፕ wallet ላይ price ሲጠይቆት ከችፕችፕ wallet ማዘዝ እንደሚችሉ